ጤና ይስጥልኝ
ሄሎ
አቤት ጤና ይስጥልኝ
ራሽን አቶ ገባው ሌላ
አሉኝ ይፍታ
ሄሎ ሄሎ
ኛል ሄሎ ሄሎ ሄሎ ይሰማል አይሰማም ለእርሶ
ይሰማል
እሺ ምን ልርዳው ቴሌቪዥን
የቴሌ ብር የሽልማ- የ- የኢትዮጵያ ቴሌኮም ድረስ የሽልማት ፈልጋለሁ
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ነው መጀመሪያ የሚጀምሩት
እሺ ኮኮ
ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ
እሺ በቀጥታ ነው ከዛ